ሌላ hello የኔ ዲስክ እስኪ ላኩልን ቴሌግራም ላይ እሺ፣ ድጋሜ ላክልሽ።
ልካችሁታል?
በዚህ ስልክ ልላክ? በዚህ ስልክ
አላካችሁልንም እኮ ግን
እኮ በሰጠሽን ስልክ ልከናል። እሺ፣
እኮ አይ ዳዊት አልነበር እያዋራን የነበረው እሱ ለ- አዎ።
እሱ ይላክልን ለእሱ ላኪለትና እሱ ይላክልን አዎ፣ እሱ አላከልሽም?
አላክልም ቴሌግራም ላይ አዎ አዳማ አይደል አዎ፣
እኮ እሺ ይላኩልን እሺ፣ እሺ።
ዜሮ ዘጠኝ ወይ ስልኩን ልንገርሽ ድጋሚ እ እ ስልኩን ድጋሚ ልንገርሽ ወይ
ስልኩን አዎ የምትልኩበት ንገሪኝ። እሺ።
ዜሮ ዘጠኝ ዘጠና አምስት እ ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት
ሰባ ይቅርታ ሰላሳ አንድ ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላ- በዚህ ላክላችሁ።
አዎ አዎ እያወራን ነበር እኮ አሁን አላከለንም ግን እሺ እሺ።
መልካም ቀን